ጤና ይስጥልኝ። ሁሉ ስፖርት ነው እባክዎ የምንረዳዎት?
አምናችሁ ሌላችሁ ሁሉ ስፖርት ነው የምንረዳዎት?
አዎ፣ እሺ እንትን አንድ ሁለት ሺህ ብር እንትን ተቆርጦብኝ ነበር።
ሁለት ሺህ ብር ተቆርጦብኝ deposit አድርገው ነው withdraw?
ድ- አህ deposit አድርገውማ ከዛ ወደ እንትን account ኢን ሳይመለስ ቀርቷል።
ወደ ሁሉ ስፖርት አልገባም።
አዎ ስልክ ቁጥር ሌላ ነው። ይሄ አይደለም።
እሺ በቴሌብር ወይ በ- በቴሌብር ነበር ያዘዋወሩት?
አይደለም በቻፓ እም፣ እሺ የቻፓውን ቴክስት የላኩለቱን ቴክስት ስክሪንሻት አድርገው በቴሌግራም ይላኩልን። እሺ ደንበኛችን ቴሌግራም ወደ የትኛው ስልክ ስልክ ቁጥር?
ልንገሮት ያዙ።
እሺ ቆይስ አንዴ
እሺ
ስክር- ስክሪታህን ስክሪታ ዜሮ ዘጠኝ ሰባ ስምንት
አታሄደ ስክሪታ አታሄደ ታንደን hello hello ዜሮ ዘጠኝ ሰባ ስምንት
እሺ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አሁን እንትኑ መልካም ቀን።
ማለት ነው